አገዛዝ እዚህ አገዛዡ አምስት ብር አትበረው። ደህና ናችሁ? ሰላም ነው? እየነዳሽ ነው እንዴ?
እግዚአብሔር ይመስገን። ምን ደዳሁት?
አይ እየነዱ ነው እንዴ? በደምብ ድምጾ በደምብ አይሰማም ነው።
ምንድን ምን ምን ፈልገው ነው?
መኪና
እሺ
king cab 2012 እንደዛ ፈልጌ ምን ምን አለ?
እስከ 15 መኪና double cab ወይ king cab?
king cab ወይም double ca- double
አዎ
ሁለት ስንት ሞዴል?
ከአስራ ሶስት አስራ አራት ድረስ አስራ አምስት ድረስ ከአስር እስከ አስራ አምስት እሺ cash ስንት ይችላል ነው አባት?
እ፣ ስንት ይችላል?
እኮ አንቺ ነሽ cash ስንት የምትነግሪኝ።
ይችላል ነው?
cash ስንት ይችላል?
ከስንት ሀምሳ ያለው ታዲያ?
ሀምሳ
ሀምሳ ነው።
ስንት ስንት ነው እናንተ ጋር ያለው? የእናንተን ነው እኮ አንቺ ነሽ እኮ requirement ኡን እኮ የምትነግሪኝ። እና መጀመሪያ ንገሩኝና እኛ ጋር ያለውን መኪና እ፣ ከባንክ ጋር ይሄን ያህል ነው ልበሎት ብዬ እኮ ነው።
አይ ይሄን ያህል እንደዚህ ያለ እንደዚህ ያለ እንደዚህ ያለ አንቺ ብትልኝ የሚቀል እኮ ይመስለኛል።
እስከ አራት ነጥብ አምስት አለን
ምን አይነት double
የመቼ ዓመተ ምህረት
ሁለት ሺህ ዘጠኝ
እ፣ እሱ ትንሽ ወደኋላ ወረዳ
አስር አስራ አንድ ደግሞ ከሆነ እስከ አምስት
አምስት ስንት ነው የሚጠበቀው cash? half
እኮ እኛ ባንክ ብናያይዘሎት እስከ አንድ ነጥብ አንድ እስከ አንድ ነጥብ አንድ ወይም እስከ አምስት አንድ ነጥብ አምስት ድረስ ሌላውን cash ነው።
ስለዚህ ሶስት ነጥብ አምስት cash
አዎ
king cab ስ
king cab ሲሆን ይሄ ወረድ ይላል።
ምን ያህል ይሆነ?
እስኪ ይጠብቁኝ አንዴ ሚል ነው ይጠብቁኝ። ቁጥሮት ይሄ ነው።
አዎ
መስመር ላይ ነች።
አዎ ረሶ እየመጣ ነው። እንጠብቀው እንጠብቀው። እንጠብቀው ያኛው ቆይቼ ልደውልልሽ እናት። ሄሎ ሄሎ እ እ ጥርስ